ሄሎ
ሄሎ ንጉሱ እንዴት ነህ?
አለን እግዚአብሔር ይመስገን።
አለሁ ሀና ነኝ።
እ እሺ አሳውቀ ነበር አይደለ? አንድ ኦርደር አ- ብቻ ነው ያላቸው ብለህ አ፣ ክላሲክ ስት ስትሮበሪ የለም ብለዋል። ስላስደርመዋል ብለዋል። ምግብ ቤቶች እዚህ ላይ ኦኬ፣ ግን አለ አሳውቀዋል አሳውቀዋለሁ።
አሳውቀው ነበር። እሺ አቅርብልኝ እስቲ ላናግራቸው።
እንጂ እንጂ
ሄላ ሄላው ጤና ስጥልኝ። ሎሚ ሄልዝ ነው።
የስ እሺ እናቴ ከቢው ነበር
አዎ፣ በኦርደር እኮ ክላስ- ነበር እ እ
ፕላስክ ስትሮበሪ እንትን ካሴት ተደርጓል ተብሎ ተደውሎልኝ ነበረ ለእኔ መጀመሪያ ላይ። አሁን ደግሞ የደረሱት ያለው ማለት ነው ኦርደር የተደረገው እኔ ጋር እ
ግሪን ሾርን ብሎ እና ሁለት ፓሽን ፍሩት
okay እናንተ ምንድን የታዘዛችሁት? green ስፖር እና ሁለት passion fruit።
okay ተቀይሮ ማለት ነው።
አዎ፣ ስለዚህ ሁለቱም ደርሶለታል ሶስቱም ማለት ነው።
okay እሺ እሺ። እዚህ system ላይ edit ስላልተደረገ ነው። እሺ በቃ መልሼ አዎ።
እደውላለሁ። አሁን አሁን እሺ መልሼ ማለት እደውላለሁ። እሺ።
ሄሎ ሄሎ አሁን እደውልልሃለሁ። እሺ እሺ